hello
hello ደረሰ እንዴት ናችሁ?
አለ ሰላም ነው።
አለን ይመስገን። ፋይሉ እኮ የለም ደሬ።
ምኑ የምን ፋይል?
ፋይሉ አይ ጭነሃል ወይ ስልክ አዎ ብለኸኝ ነበር ቴሌግራም ላይ። ፋይሉ የምን ፋይል?
ደግሞ የሚጫንበት ፋይል እና AnyDesk ልክ ያለው እኮ ምን ፋይል አለው ሌላ?
አለው ፋይል እኮ እየጠየቁህ እኮ ነው። ጭነሃል ወይ ስልክ አዎ ስላልከኝ ነው እየጠየቁህ አይ AnyDesk ነው አዲስ ቤት ስለሆነ ነው ሌላ ፋይል አላውቅም። AnyDesk ብቻ ነው የጫንኩት።
አዎ ገባኝ እኮ AnyDesk ፋይል አይደለም AnyDesk እኮ እንደ application ነው። ስለዚህ ፋይሉ መኖር አለበት ነው። እዚህ እሺ ካለ አሁን ዳውንሎድ አዘዋለሁ። እሺ የማይል ከሆነ ግን ከዛ ሱቅ ከሚሰራ ከሐዋሳ ላይ ካሉ ሱቆች ይዘው መጥተው ወደዚህ መጫን አለበት።
በምን አይነት መልኩ ነው የሚጫነው?
እስኪ አሁን ልዘዘውና download አድርጎ ከጨረሰ በዚሁ እንጨርሰዋለን። ግን አንዳንድ ጊዜ ኢንተርኔት ምናምን ሊያስቸግር ስለሚችል ኢንተርኔቱ ፈጣን ነው። ስሞክር ፈጣን ነው።
ፈጣን ነው።
በቃ ኢንተርኔት ፈጣን ከሆነ እስኪ አንዴ ልሞክረውና ወይም እምቢ የሚል ከሆነ ችግር የለውም ብሌንም ትሰጥሃለች ፋይሉን።
ፋይሉ ማለት በ- በምን ምን የሆነ አይነት ፋይል ቋንቋ?
አለ generic ፋይል የሚባል ራሱ game ኡ የሚጫንበት ማለት ነው።
ያን የኔ ቤት አለኝ አሁን እኔ ጋር አሁን game ኡን እዛው download አድርገው ነው የጫኑልኝ እንደዚህ እንጂ ሌላ ሌላ ቦታ ነበረክ አለኝ። አይ የኔ አለኝ አሁን ይሄ የጓደኛዬ ነው።
ነው?
አዎ የጓደኛዬ ነው።
በአንተ ስም ነው ያለው።
እ?
በአንተ ስም ነው ያለው።
ምኑ?
ደረሰ ነው አይደለ? ሱቁ የሱቁ አዎ ባለቤት።
ደረሰ አለ አለ ደረሰ እና ያው አዲስ ቤት ስለሆነ ነው ያገዝኩት ነው።
አዎ፣ okay ገባኝ እኮ አንተ ካይሮ ነው የምታጫወተው።
ኬኖ ነው አዎ ኬኖ እና ስለዚህ የአንተ ፋይል እኮ ለሱ ይሆናል ታዲያ።
ፋይሉ ምኑ game ኡ የምንከፍትበት ፋይል አምጥቼ ያን በ application ኑ ልጫ ነው እዚህ ጋር generic የሚል አዎ፣ generic የሚል ሙሉ folder ኡ አለ አይደለ?
folder የለውም። እስኪ ለማንኛውም ሞክሪ እስኪ አዎ፣ ግን ከሌለ folder ምናምን ነገር ይኖረዋል። እናንተ የምታጫወቱ ከሆነ አለው obviously።
እኔ እንጃ፣ ግን እስኪ እኔ አሁን- ሞክረውና download አድርገህ እኔ አሁን በፊት እናንተ ጋር ቀይሬ ነው የገባው እንጂ በፊት አሁን እንዲህ ስላኩላቸው ገብቶ ራሱ download አድርጎ አስተካክሎ ነው የጫነው።
አዎ፣ እኮ አሁን ከሰራ እኮ ይሰራል፣ ግን ብዙ ሰዓት ይፈጃል ነው ጥያቄ። እኔ እስኪ ሞክሪ በሰዓት ለማንኛውም ከሚፈጅ እንሞክረውና ካልሆነ እንደዛ ታደርጋላችሁ። እሺ ሞክሪ እሺ